አቤት እግዚአብሔር ይመስገን። እንዴት ነሽ? እ አሀ እንትን እንትን የፈረስ የለም እንትን እ እ በበርቿል ላይ የለም ተጀመረ እኮ
በርቿል አዎ ተጀመረ እኮ እኮ ተጀምሯል፣ ግን እንትን ላይ ፈረስ የለም። እኔ በፈረስ ያለው ነበር።
ገባኝ እ ሳሙኤል ማማኔ ተጀምሯል ያልኩት ቅድም አንተ ቴሌግራም ያልጻፍክልን የፈረሱን ጌም አስጨምረንልሃል ለማለት ነው ይሄ እኮ ገብተን አይተን ነበር። በአንዱ በአንዱ ላይ ገብተን ስናየው እ ብሩክ ላይ- ብሩክ የሚለው ነው የመጀመሪያ መጀመሪያ ላይ ያለ የለም።
ለምሳሌ እኔ ሊያውሽ በቃ አንዴ እ- እሺ፣ ገብተሽ- ለምሳሌ ብሩክ አደለ አ የመጀመሪያውን እ እ፣ በዛ ገብቼ ሳየው እ፣ እንትን የለም፣ የፈረስ የለም።
አዲሱ ገበያ ማለት ነው አ እሺ በቃ ሌውና እኔ ልደውልልህ እሺ እሺ ወደ ወይድ ነው